ሄሎ
ምንዳ
ሶስት መቶ ብር deposit አድርጌ አልገባልኝም ነበረ።
በቻፓ በኩል ነው
በቴሌ ብር ነበር ያስገባሁት።
እኮ ቻፓ በሚለው option
ቻፓ በሚለው ስም ያስገባው
ወደ ማን ነው ያስገቡት?
ቆንጆ ቤት ወደ ቆንጆ ቤት አይ በቻፓ በኩል ዛሬ የተደረገው ወደ ቆንጆ ቤት የለም። እሺ ወዴት እንዳደረጉ check ያድርጉና፣ እሺ መቼ ነበረ?
ከሶስት ቀን ወይ ከአራት ቀን በ-
ስንት ብር ነው?
ሶስት መቶ ብር